ጤና ይስጥልኝ። አሪፍ ነኝ። ሞገሴ እባላለሁ።
ሰላም እንዴት ናቸው?
እግዚአብሔር ይመስገን።
ከቴሌ ብር ብር አውጥቼ ነበርና እሺ ሁሉ ስፖርት ላይ ተጫውቼ ማለት ነው።
እህ
ከዛ ወደዚህ ስልከው ብሩ የለም ጠፋ።
አ- ከሁሉ ስፖርት መልሰው ለማውጣት ሲሞክሩ ማለት ነው።
አዎ ሳገባ ይገባል። ግን ሁለ- እንደዚህ ሲያደርገኝ ሁለት ሁለተኛው ጊዜ ነው። አ- አንድ ጊዜ እንደዚህ አድርገኝ ነበር። አሁን ደግሞ ሁለተኛው ነው እንደዚህ የሚያደርገኝ።
እሺ ደንበኛችን ስንት ብር ነበረ?
አንድ ሺ አምሳ ምናምን ሺ አምሳ መጀመሪያ አወጣሁ እምቢ አለኝ። ከዛ ደግሞ መቶ ብር ሞከርኩት እምቢ አለኝ። ሄደ ሄደ ይላል ግን ብሩ ይጠንካል ከኔ።
እህ ከዛ ደግሞ መቶ ብር ጨመርኩ አንድ ሺ ምናምን ነው።
እሺ መጀመሪያ አንድ ሺህ ሀምሳ ከዛ መቶ ብር ማለት ነው።
ከዛ መቶ ብር ከዛ አምሳ ነው የመሰለኝ አንድ ሺ ምናምን ነው ብቻ እሺ screenshot ስለሚልኩልን እዛ ላይ እናየዋለን። እ፣ እሺ።
መቼ ነበር የሞከሩት?
የመኮርኩት አሁን በቃ ከሁለት ሰዓት በፊት ምናምን እየተጫወትኩ ነበር። ሁለት ሰዓት ሶስት ሰዓት
እሺ እ፣ ቴሌብር የሚጠቀሙት አሁን በደወሉበት ቁጥር ነው?
አ እሺ የተመዘገበበትን ስም ይንገሩኝ።
እ፣ ቴሌብሩ ነው።
አዎ ፀሐይነሽ ተክለ ንጉስ ነው ስሜ። ግን ቀይሬዋለሁ። በ- በእኔ መታወቂያ አድርጌ ስም ቀይሬዋለሁ። ኢዛና ሙልጌታ ንጉ- ብርሃኔ ይላል።
እሺ ቴሌብሩ ላይ አሁን የሚያሳየው ኢዛና በሚለው ነው።
አዎ እሺ ወይም ደግሞ በፊት የነበረበት ስም ማን ነው? በሁለቱም ቢታይ ፀሐይ- ፀሐይነሽ ተክለ ንጉስ ነው።
ፀሐይ። እሺ እሺ፣ ደንበኛችን የሰጡን መረጃ መዝግበናል። አሁን ስልክ ቁጥር እንስጦትና screenshot አንስተው ወደ እኛ ቴሌግራም account ይላኩልን።
ምን screenshot ላድርግ?
ሁሉ ስፖርት ላይ ገብተው transaction history ላይ የሚያሳየውን እነዚህን አሁን የጠቀሷቸውን ብሮች ለማውጣት የሞከሩበትን እሱን ነው የሚልኩልን screenshot አድርጌ በምን በቴሌግራም ላክልሽ? በምን በቴሌግራም ላይ። አዎ አሁን በምን በ- በዚህ ስልክ ቁጥር ነው?
አይ ሌላ ነው እንስጦት
እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
አንድ ጊዜ ተገኝቻለሽ። ዜሮ ዘጠኝ ዘጠና ሁለት አስራ ዘጠና ሁለት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ፣ አመሰግናለሁ። የኔ እህት እሺ እኛ አመሰግናለን። ሌላ ምረዳውት ነገር ካለ ይንገሩን።
አይ፣ የለም በቃ እሺ፣ አመ- አመሰግናለሁ። አሁን ከ- screenshot የማደርግልሽ ከቴሌግራም ነው። I mean ከሁሉ ስፖርት ውጭ አውጥቼ ነው።
አዎ ከሁሉ ስፖርቱ ላይ ነው የት የት ገብቼ transaction የሚለው transaction history የሚያሳዩት ይኖራል እዛ website ኡ ላይ የሁሉ አዎ።
ስፖርቱ ላይ እሺ፣ የሚፈልጉትና ያስገቡትና ያወጡትን ብር የሚያሳየውት list ማለት ነው።
እሺ፣ እሺ።
እሱ ላይ ነው የሚልኩልን። ስለ ደወሉና ስላሳወቁ እናመሰግናለን። ቀጥሎ ከሚሰጡት በኋላ ስለ አገልግሎት ያሉትን አስተያየት ያስቀምጡልን። መልካም እሺ፣ እሺ፣ እሺ፣ የኔ እናት እሺ።